ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺን ሰላምሽ ሶይ ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይቺን ኬኛ እምኖ ይቺን ኬኛ አልቻልኩም እኔ እስካይሽ ባይኔ ፍቅሬ ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ሰላም ነሽ ወይ? ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጭንቀኛል ዝምሎ ይጭንቀኛል አልቻልኩም እኔ እስካይሽ ባይኔ ትዝታዬን ሁሉ ብስለው ብጽፈው አልቻልኩም ጭንቀቴ ምናፈቄን ላልፈው እንቅልፍም አላሻው ሰኛም አላለኝ እንዳላርፍ አይደሎይ ከሀሳቤ ጣለኝ አልጋዬን አንጥፌ እንደ ልደርበት አንሶላው ራሱ ያንቺ ሀሳብ አለበት ጎኔን ከመኝታ ከኩታው ባገና ከላይ ብደርብ ውስጥ መቼ ያስተኛል መቼ እችላለሁ እኔ ልደብቀው ጉዳቴ ጭንቅ ያለኝ እኔ እኖራለሁ ሕይወቴን ሰነበተ መንፈሴ ናፍቆ ሲበቴ ነው ወገን ዘመድ ጎረቤት ሀገሩ ስንዴ ነው ሰነበተ መንፈሴ ናፍቆ ሲበቴ ነው ወገን ዘመድ ጎረቤት ሀገሩ ስንዴ ነው እቴ ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ስታፈሻል ወይ ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጭንቀኛል ዝም ብሎ ይከብደኛል አልቻልኩም እኔ እስካሽ ባይኔ ፍቅሬ ያለሽበት ሀገር አማን ነው ወይ? አንቺስ አማን ነሽ ወይ? አንቺስ ሰላም ነሽ ወይ? ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጨንቀኛል ዝም ብሎ ይጨንቀኛል አልቻልኩም እኔ እስካሽ ባይኔ የሚያየው ነገር ላይ እየሳለሽ አይኔ ልረሳሽ አልቻልኩም ተጎዳሁኝ እኔ እድሌ ሆነና ናፈቃ የከኝ መሬቱ እንደ ሰማይ የወላል ሲርቅኝ ወዳንቺ ያለው ወደኔ ሲስበው እንደው ምንም የለ ዞረ ማላስበው ማናምጣልኝ ወሬ አንቺን ሸመልክቶ ሰጋ ሰውነቴ አማነሾይ ከቶ መች ይችላለሁ እኔ ልደብቀው ጉዳቴን ጭንቅ ያለኝ እኔ እኖራለሁ ሕይወቴን ሰነበት መንፈሴ ናፍቆ ሲበት ነው ወገን ዘመድ ጎረቤት ሀገሩስ እንዴት ነው ሰነበት መንፈሴ ናፍቆ ሲበት ነው ወገን ዘመድ ጎረቤት ሀገሩስ እንዴት